ምን አሉኝ? hello
አቤት ድምፆት ይቅርታ በጣም ርቋል። ምን ልርዳዎ?
በዚህ በዚህ መስመር ላይ በዛ በዛ አገልግሎት በዛ እናንተ በኩል የተሰጠው ኢንተርኔት ተመልሶ game አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አላቸው።
ብዙ ብር ተጎድቻለሁ።
አ- ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ነው ጌ- game ኦችን ይጫወቱ። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ ለመጫወት የሚል አለ። በገባሉት ትኬቶች እድሎትን ሲሞክሩ ላፕቶፕ ስል ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
አይደለም
እሺ
ነበርኩት ግን ግን አላገኘኩም። ግን አሁን ለማቋረጥ ነው የፈለኩት።
እሺ እ ስድስት ቁጥር ላይ ለማቋረጥ የሚል አለ።
በዚህ ስልክ በዚህ መስመር ላይ የለም። ስድስት ቁጥር ሰባት ቁጥር አለ። ሰባት ቁጥር አዎ፣ ስድስት ቁጥር ከሌለ ተቋርጧል ማለት ነው።
እሺ በቃ
እሺ
አመሰግናለሁ።
ችግር የለም።